አሎ ጤና ይስጥልኝ።
አብሮ ይስጥልን።
ከአርቢ ነው የምንደውለው። ደንበኛችን አሁን ደውሎ ነበር ተቋርጦ።
አ- አ- ተቋርጦ ቢባላል ፈልግ መስሎኝ ነበር። ነጻነት አ፣ ስሞት ይነግሩኛል።
ጀማል ጀማል አሊ ኡመር
ጀማል አሉ ይባል። እሺ ደንበኛቸው አሁን ወደ ምናገው ስልክ ቁጥር ስክሪንሻት ይልኩልናል። ስልክ ቁጥር ያዙ።
እሺ፣ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሃምሳ አምስት እሺ thank you።
ሲልኩ ስምና ስልክ ቁጥሮትን መጻፍ እንዳይረሱ።
እሺ እሺ ሌላ መረዳት ነገር አለ?
በቃ thank you። ይሄን ልላክና ከዛ በኋላ
እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሩ ድምጽ በኋላ አስቀምጡ። መልካም ቀን ይሁንልዎት።
thank you። እሺ ለሁላችሁ